ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው ጤና ይስጥልኝ አብሮ ይስጥልን እንትን ለመመዝገብ ፈልጌ ኦንላይን ለመመዝገብ እሺ
verification code ሳይልክልኝ ልክ ሁለት ደቂቃ እንትን ይልና expire አድርጓል ይላል።
verification ከቴሌ ስለሆነ የሚላከው ኔትወርክዎትን ያስተካክሉና ይጠብቁ
አ- አንድ ብ- ሁሉ ሁሉም አንድ verification የሚላከው ይላክሎታል አዎ ከቴሌ ነው የሚላከው እ refresh ያርጉና አሁን እንዳዲስ ይሞክሩት ግን ያሉበት ቦታ ኔትወርክ ያለበት መሆኑን ያረጋግጡ እኮ እኔ ለዛ ብዬ እኮ ሆ- ነው ሲለ- ኔትወርክ አይደለም።
ሲመጣሎት ሁለት ደቂቃ ሳይሞላ ቶሎ ያስገቡት
verification code ሲመጣ እ እንደገና ደግሞ login ስለው እ- እንደገና ደግሞ እንትን ስል already አለ ይለኛል። እ already already ያለ ካለ ደግሞ forget password ይበሉና አዲስ እ።
password ያስገቡ
forget password ብዬ እሺ አዲስ password ያስገባው እሺ እሺ thank you